ሰላም ጤና ይስጥልን። ቤስት ቤት
ሳሚ ይባላለኝ እና ብር በልቼ ነበር አልገባለኝም።
ምንድን ነው የበላኸው?
እቺ ሄሊኮፕተሯ የለ በርቿ ላይ የምትበረዋ አቪዬተር እሺ።
ሄሊኮፕተሯ ቀይዋ አርባ ሺህ ብር እሺ።
በልቼ ነበር እሺ
እና አልገባለኝም። ወደ አቢሲኒያ transfer ማድረግ ነበር እ
ወደ አቢሲኒያ ባንክ transfer ማድረግ ነበር አልገባለኝም ብሩ።
እሺ በዚህ ስልክ ነው በዚህ ስልክ አይደለም የምጠቀመው ዜሮ ዘጠኝ ድራፍት ላይ አድርግልኝ።
ዜሮ ዘጠኝ አስራ ሰባት
ዜሮ ዘጠኝ አስራ ሰባት ሀምሳ አንድ ሶስት ቆይ ቆይ እስክንሻት አድርግልኝ